ደረጀ
ሄላ ሄሎ ደረጀ አብ አቤት እንዴት ሆናለ ያንግላው
አንተው አለች
ምን አጣው
አንተው አንተው ይሁን ችግር የለም አለች ከሰመሯ በምንድን ነው እያገኘሃት ያለኸው እዚህ ስልክ አይሰራም
በሌላ ስልክ ደወለች
እሺ ንገረኝ ቁጥሯና
እ ቁጥሯን ንገረኝ
የደወለችልኝና አሁን ነው የድ- አዎ የደወለችበትን
እሺ አስራ ሁለት አርባ ስድስት አስራ ሁለት አርባ ስድስት
ሰላሳ ሰባት ሀምሳ ሰባት ሰላሳ ሰባት ሀምሳ ሰባት
አዎ።
በቃ እሺ በዚያ አናግሯት ምክንያቱም ሁለት ብቻ ከሆነ ወይስ ሶስቱንም ነው ይሁን ያለችው
ሶስቱንም ነው እንጂ ሶስቱም ይምጣለች በቃ እንደዛ ከሆነ አዎ።
እሺ እሺ እሺ በቃ ደረጀ ቻው